ጠዋት
ዙሮ ዙሮ እዚህ አፓርትመንት በግራ በኩል አለ።
ሄሎ ሰላም
እሺ ሰላም፣ እንዴት ነሽ?
አለው እንዴት ነህ?
ደህና ነኝ፣ ደህና ነኝ። ተቃራኒ በኩል የነበረ ሰላም።
እሺ ንገረኝ። ኦርደር ነበር።
እሺ ሶስት ኦርደር ነው ያዝኩት። ያው አንዱ አንድ ቶጣ ሊፈልግ ነበር።
እሺ ንገረኝ። ኦርደር ነበር።
እሺ ሰባ አምስት አርባ ስምንት እ ሰባ አምስት አርባ ስምንት እና ሰባ አምስት አርባ ስምንት ሰባ አምስት ሀምሳ አራት የሚወጣልህ የትኛው ነው?
የሚወጣልኝ ሰባ አምስት አርባ ስምንት ይውጣልኝ። ሌሎቹ በአንድ መስመር ስለሆኑ ሰራቸዋል።
እሺ አባ እ ከየት ወዴት ነው የሚሄደው?
ከበርገር ቤት ወደ ጎሮ Flintstone ነው የሚሄዱ።
እሺ ሌላ ያስከውንም ንገረኝ።
እሺ እቺ ደግሞ ከ ከአምሮኝ ወደ ሰ- Sunshine
okay ንገረኝ። order number ኡን እሱን ይሄ የአሁንም እሺ፣ ሰባ አምስት ሰባ አምስት ሰባ አምስት ሀምሳ አራት
እና አሁን አንዱ ደግሞ ከቻናሉ ወደ የተባበሩት ነው
እሺ ሰባ አምስት አርባ ዘጠኝ
ሰባ አምስት አርባ ዘጠኝ ወዬ
አዎ እነሱ ናቸው።
ላርግበት ቀይ ሆኗል። እሺ ሎዛ ይሄ order ሎዛ ሎ- ሶስት order ይዟል። ሶስት order ውዝ- ይዟል ልጁ ማለት ነው። ከበርገር ቤት ወደ ጎሮ የሚሄድ ይውጣልኝ። ጎሮ Flintstone Homes እ፣ ደግ ሌላ ደግሞ ይልሽ ከአምሮኝ Chicken ወደ Sunshine አፓርትመንት ይዟል። ሌላ ደግሞ ከ እ ስንት ደቂቃ መሰለሽ? እሺ ሰባት ደቂቃው ነው። hello ደጉ ወይ ወጥቶልሃል? እሺ ወደ ጎሮ መሄደው እሺ እሺ ሰላምዬ እሺ እሺ አባ ሰባ አምስት አርባ